ጋር ጨዋታ መሬቱ በዓይናችን እየተበሳሳ ቀና ማለት ፈርተን ለሕይወት ስንሳሳ ንብረት መሬት ጭምር ከመብትም ባሻገር በገሃድ ተነጥቆ ሰብዕናችን ሳይቀር ጠመንጃ ደግነው ሳይቆርጡ ሰልበውን ሲቀጥፉ አብረን ዋሽተን ሐቅን መግደል ለምደን እንዳንሞት ተዋርደን በውርደት ግን ሞተን አለና በማለት ሳንኖር እነዋለን። ባለ ታሪክ ሆነን ከጥንት የሰለጠን ባለ አኩሪ ነጻነት ጀግና ሕዝብም ሳለን ቱርክና ጣሊያኑን ወራሪ አሳፍረን ለአሜሪካ መስኮብ አልበገር ብለን ለጥቁሮች አራያ ማርከሻ ነጨነን በጽናት በአንድነት በአንድ ሀገር ቆይተን ዛሬ በማለቂያው በሽታ ተጠናውቶን ለፈረንጅ ለጣዖት መስገዱ ጀምሮን ከተቀበረበት ትርታችን ወጥቶ ሎንዶን ዋሽንግተን ባዕድ ሀገር ገብቶ ጽኑ የደረቀ ያበቃ ዛፍ ሆነን ፈረንጅ ሲያሾፍብን ሲረግጠንም ችለን እንዳንሞት ተዋርደን በውርደት ግን ሞተን አለና በማለት ስንዋሽ ጊዜ ያለፈን ሕይወቴ ለአገሬ ማለት የጅል ሆዶ የአገር ቋንቋ ሳይሆን የባህር ተወዶ አንድነቱ ሳይሆን ልዩነቱ ገኖ ጀግና ለመቃብር ክህደት ለዘውድ ሆኖ ራስ ቀና ቀርቶ አንገት ደፋ ደርቶ የወገን ሬሳን ጠቅጥቆ መራመድ ከእውቀት ተፈርጆ መጠቆም ማጋለጥ አጓጉል አባዜ በራስ ሳይቀር መጥቶ ሀገር እሪ ስትል ጆሮን የደፈነ ብልህ ሰው ተብሎ እንዳንሞት ተዋርደን በውርደት ግን አልቀን አለና እያልን በመኖር ላይ ቀለል የታሪክ ትዝታ የቀላ ሽብር ቅርስ የጀግና ምሳሌ የፈሪ ልፍስፍስ በውርደት መበርከት የህላዌ ገላጭ ተጎንብሶ ደንፊ በውር አይኑ አፍጣጭ ዘመነ ግርምቢጥ አንድነት ግንጠላ በሬሳ ላይ ዘፈን የገዳይ ቅስና ስንት ደም ፈሰሰ፣ ስንት ሰው አለቀ፣ ቆሞ መሄድ ቀርቶ ስንቱ ተንፏቀቀ። እንዳይሞት ተዋርዶ በውርደት ግን ሞቶ አለና ይለናል መኖር ራሱ ጠፍቶ። ሰው መሆን ሰልችቶኝ ሕይወቴንም መኖር ራሴን ጠልቼው ልሰቅለው ከጅሎኝ ጥፍሬን ብቻ ሳይሆን ሁሉን ልቆርጥ አምሮኝ ሰው መሆን ጠልቼ በጨለማ ጉዞ በሬሳ ዋሻ ውስጥ ሞቀኝ ብሎ ኑሮ መሮኝ ማጨብጨቡ ለገዳይ መዝፈኑ ባርነትን ጸጋ ብሎ መቀበሉ ሰው መሆን ሰልችቶኝ ሰውነትን መካድ ለአውሬ መገዛቱ ጠዋት ማታ መራድ እንዳልሞት ተዋረድኩ ስዋረድም ሞትኩኝ መሞቴን ደብቄ አለና እያልኩኝ ባህሩም ጠገበ፣ ቀለሙን ቀየረ፣ ቀይ ነኝ ያለና ከጥቁሩ ተለየ። ወቢቷም ጠገበች፣ ዘፈኗን አቆመች፣ ጸጥታ ዝምታን አድምጡ እያለች። አሳም ጠገበና ከተራራ ወጣ፣ አልገባኝም አለ በተንፈስ ጣጣ። ገመልም በፈንታው ወጣ ወደ ደጋ፣ ለእግሩ ባያመችም አደጋ ፍለጋ። ሰማይ መሬት ሆነ፣ መሬትም ወደ ላይ፣ ጉድጓድ ላልሞተ ሰው ሟቹ በአደባባይ የሕይወት ማር ጣዕም መሬትን አስንቆ እንዳይሞት ለውርደት ጭራሽ እጁን ሰጥቶ አለና ይለናል ዝምታን ድምፁ አድርጎ። የሰማዕት ታሪክ በደም የተጻፈው ጠመንጃውን ይዞ የሚጠብቅ ከሌለው ብዕሩን አሹሎ ካጣ የሚጠብቀው በኢምንቶች ብረሳ ዳግም ይከለሳል። የሰው ልጅ ክቡር ደም ቀይ ቀለም ይባላል። የሰማዕታት ታሪክ በደም የተጻፈው ጧፍ ሆኖ ሲያበራ ተኪ ካልጠበቀው በነፋስ ይጠፋል አይለኮስ ከቶ እንዳይሞት ተዋርዶ በውርደት ግን ሞቶ አለና ይለናል ነፍሱን ተለይቶ አባይ ማሞ ቂሎ ለምንቹ አልጠቀመ፣ ሀበሻም ጅላጅል ራሱን ቆረጠ። መተማ መቅደላ አድዋም ተረሳ፣ በይፋ ተሰጥቶ ዙፋኑ ለባንጃ። ታሪኩን የረሳ ስቃዩን ደጋሚ፣ አሶሳ በደኖን አርባ ጉጉን ሰሪ ሆነና እርምጃ የኋልዮሽ ጉዞ ወንጀል መደጋገም ህሊናን ሰርዞ ጎህን ስንጠብቅ ፀሐይዋ ሸሸችን የሞቀ መቃብር ጨለማ አደላችን። እንዳንሞት ተዋርደን ውርደቱ ገደለን ቀባሪ ስላጣን አለና እንላለን። ትውልድ ስላለቀ ድልድዩም ተሰብሮ ሀገር ባህል ታሪክ ወኔም በዚያው ቀርቶ አንድ አይና የዕውር ንጉሥ በየፊናው ፈልቶ የህዝብ የፍት ልብስ የፈረንጅ ድሪቶ የአድዋ ድል ፍሬ አድሮ ለሰላቶ የአባይ ልጅ ፖቶማክ ግምኋ ጠጥቶ ሀገር ወዳድነት ስደት ሀገር ጥሎ ፒኖዛ ነግሶ ዘራ ያዕቆብ ቀርቶ አፈወርቅ ሳይገባን ቫንጎግ ተወድሶ ፈረንጁ ሲነበብ የሀገር ተረስቶ ንብ ከተወው ቀፎ ሬውቱ ተቀጥፎ ሕዝብ የተባለውም ሁሌ ጦሙን አድሮ ዝንቡ ትላትሉ ተምቹ በአገር ሞልቶ እንዳይሞት ተዋርዶ በውርደት ተገድሎ አለና ይባላል ሀቅ አውሪ ሰው ጠፍቶ በጀርባ ላይ ያለው የጅራፍ ጠባሳ መብቴ ላለ ሁሉ ዱላ ቁርሱ ምሳ አንጀት በጣሽ ቁስል ጊዜ የማይሽረው ታሪክ ቀት ሆኖበት ጥላ የማይጥለው የሰው ሰውነቱ ትልቅነት በራስ አጥንት ሳይቆጠር ሳይወለድ ከራስ እይታችን መጥቆ ሰማየ ሰማያት አዙሪቱ ቀርቶ ምድርን ብርሃን ሞልቷት ይሁን የተባለው ገና ሲሆን ስናይ እንዳንሞት ተዋርደን በውርደትም ስቃይ አለና እንላለን ሆነን የእምባ ሲሳይ የታሪክ ቅርሳችን ተረት ነው ተብሎ እና አብዲሳ ባልቻን ኦህዴድ አስንቆ አሉላ አባ ነጋ ሐውሉ- ሐውልቱ ሁሉ ፈርሶ የአቡነ ጴጥሮስን በታጋዩ ጳጳስ ዛሬ ተሰርዞ በጎጥ መካለሉ አዲስ ፈሊጥ ሆኖ ጽጌረዳ ጠፍቶ እሾህ ብቻ አብቦ ለሙ መሬት ሲደርቅ በረሃው ለምልሞ ሕልማችንም ተኖ ቅዠታችን ደርሶ ቀንተን ቀን ተቀን ቆጠራው መኖርን ተክቶ እንዳንሞት ተዋርደን በውርደት ግን ተነን አለናችን ቀጣይ ከጉድጓዱ ገብተን ፍቅር ድንገት ነፍሶ ዓይኔን ነካካና ሳቅ ብጤ አስከጅሎኝ ቶሎም አለፈና ከልቤ ላይ ደርሶ ነፍሴን ቢፈልጋት ወግድልኛለች ጥላቻ ወሽሟት ፍቅር ቅንጦት ስሜት የጤዛ መንትያ ፀሐይ መጣው ስትል ጠፋ ከኢትዮጵያ ጥላቻ አባ ደፋር ሁሉን ነፍስ ወሽሞ እንዳይሞት ተዋርዶ በውርደትም ሞቶ አለና እንዴት ይላል ከፍቅር ተጣልቶ ጠባቂ አጣ ድሃ አራጅ ያዘዘበት በሽብር በታጋይ ደግሞ የፈሰሰበት ተቆርጦ ተጠብሶ ከጉድጓድ የገባ ቢጮህ ቢማጠንም የሚረዳው ያጣ በግፍ መሞት ተራ ገዳይ ተሸላሚ ኢትዮጵያ ጉድ አገር ሁሌም አስደናቂ እንዳትሞት ተዋርዳ ቦት በውርደት ግን ሞታ አለና ትላለች በደም ጎርፍ ተውጣ። አምራቹ አርሶ አደር ሚሊሺያ ሆኖ ገበሬ የሚሆነው ታጋይ ሁን ተብሎ ሰርቶ አደር ጃልሜዳ ለልመና ኑሮ የለውጥ አጉል ተስፋ ዳንሴሉ ተሰርቶ ይበላ ደም መፍሰስ አላቋርጥ ብሎ የአገር ህልውና ገበጣ ጨዋታ ጠጠሩ የሰው ነፍስ ሲጣል የሚፈነዳ እንዳንሞት ተዋርደን ስንዋረድ ሞተን አለና እንላለን ሀገር አልባ ሆነን። እናቴ ኦሮሞ፣ አባቴ አማራ፣ አጎቴ ጉራጌ፣ አያቴ ካድዋ የልጄ ባል ጉምዝ የእሱም አባት አገው አገውም ድብልቅ ከዚህም ከዚያም ያለው ደማችን ሲጣራ ኢትዮጵያዊ ሆኖ ለነመለስ ሌንጮ ለጠራ ፈላጊ የማጠግብ ከቶ ዜግነት ተነፍገን ጊዜ ተለውጦ እንዳንሞት ተዋርደን በውርደትም ሞተን አለና እንላለን በክልል ተቆርጠን። የታሪክ መጽሐፉ ይዘቱ ቢቃና ልዑል ራስ ሳይሆን ተራው የሚነሳ ምን ድንጋይ ጠረበ ንጉሥ ላሊበላ ገባሩ እንጂ ነው ፍዳውን የበላ። ምኒልክ አድዋስ ብቻውን ተዋጋ፣ ዮሐንስ ብቻ ነው የሞተ መተማ። የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪ ዋና ያ ተብዬው ተራ የተራው ሰው ታሪክ ያጣው ጸሐፊ ነው። ለመሰራቱማ ታሪክ እኮ እሱ ነው። እንዳልሞት ተዋርደን በውርደት ግን ሞተን አለን አንላለን። ታሪክ ተቀምጠን የሌባ አይነ ደረቅ ሰርቆ ሰው ይከሳል። ጅራፍ ገርፎ ገርፎ ራሱ ራሱ ይጮሃል። ሰው ቀርቶ ዝም ባይገል መንግስቱ ኃይለማርያም ቀይ ሽብር ሲካሄድ ገብቶ ነበር ገዳም። ወያኔም ነው አሉ አንድነት ፈላጊ ዘረኛ አትበሉኝ ባይ ገንጥሎ ገጣሚ የሆነውን ሆኖ አይሆኑኝ አልሆንኩኝም ባይበስቶ ገሎ እየጣለ የሞት አልቃሽ ሞልቶ የቃል ኪዳን ክብሩ ዋጋውም ረክሶ በአምባገነን ዘመን ውሸት ብቻ ነግሶ እንዳንሞት ተዋርደን ውርደቱ ጨርሶን ገለው ሲያለቅሱ አለና እንላለን። ሰፍኖ ነግሶ ሳለ አጤ ምን አጠፉ? በፊውዳል ጨለማ ክብሪቷን የጫሩ የምርጦቹ ስርዓት የጥፋ ይውደም ያሉ ለአገር ለሕዝብ ብለው መጽዋዕት የሆኑ ጉባኤ አዲስ አበባ ቻርተር ፊርማ ሲባል ያሉ ውርደት ወግድ ገንጣይ ይጥፋ ይጣል በጎጥ መደራጀት ፈሊጥ ሆኖ ሲቀርብ ያሉ ጥበት ይጥፋ ኢትዮጵያችን ትቅደም። ዛሬም እንደ ትላንት ሲመተሩ ስናይ እንዳንሞት ተዋርደን በውርደትም ስቃይ አለና እንላለን ከሀፍረት ሳንለያይ ውጋት ሳይቦጭቀን አኮርማጭ ሳይገርፈን ወፌ ላላ ሳንቀምስ እሳቱ ሳይጠርሰን በ torch ሴል ዓለም ሳናልፍ ስንሰቃይ ባረመኔዎች እጅ ልካችን ሳይታይ እንዴት እንፈርዳለን በተገኘ ደክሞ በቃኝ ብል ቢወድቅ ቢጎዳም ጠቁሞ በውሃ ያለ አሳ መች ይፈራል እሳት ሲጠመድ ሲያዝ ግን የሚመጣ መዓት እንዳንሞት ተዋርደን በውርደት ግን ሞተን አለን አንላለን በድን ሆነን አልቀን ሳይጠይቅ ተወልዶ ለስቃይ ተዳርጎ ሕፃን ልጅ ዋይ ይላል ድንገት ነቢይ ሆኖ ኢትዮጵያዊ ባዩም በትምክህት ተከሶ ለሞት ይዳረጋል መልሶ ቀልሶ ፍቅር ይስፈን ባሉ ለሰላም በቆሙ ጦረኛ ተብለው በጦር ተወጉ። የደስታ ህልማችን መከራን ቀፍቅፎ ዝምታ ጫጫታ፣ ሐዘን ደስታ ሆኖ ፀሐይ መሬት ወርዳ ብርሃንን ፍለጋ ተኩላ ቤተ መንግሥት በግ ወደ በረሃ እንዳንሞት ተዋርደን በውርደትም ሞተን ቅጣም ባሩ ጠፍቶን አለና እንላለን። ሚሊዮን ህልሞችን በቅዠት አፍነን ማለም ደፋሪውን በሳንጃ ዘልዝለን እንባ ማንቢ አይኖች ከፋብሪካ አምርተን የተስፋ ጧፍ ለኳሽ እጆች ቆርጠን ጥለን ከእያንዳንዲቷ ልብ ፍቅርን በጥል ገድለን የቂም በቀል በሬን ጠዋት ማታ ጠምደን መቃብር ቆፍረን ዘረኝነት ዘርተን ክፍፍል ጦርነት ሬሳ አምርተን የማይካደውን ታሪክ ፍቀን ክደን ለምን እንዴት ባዩን ካሪዎስ ደምረን ማንም ላይሮጥ ሽባ ሁሌም ተጠላልፈን ወደ ፌዝን ትተን ወደ ኋላ ወድቀን ከራስ ጋር ማውጋቱን ዝምታንም ፈርተን አለና እንላለን በቁማችን ሞተን እንዳንሞት ተዋርደን በውርደቱ ሞተን